ቋቋም ዛረጋዊ አንገርጋሪ እና አስመላ አለም በተቀደሶ መንፈስ ቅዱስ ዘእም ደብረ ደናግል አባ ኤልያስ ወትሩ በምግባር አርከል የድስ አረጋዊ ጻድቅ ዘውቀ ሙሴ ወገብረ ክርስቶስ አማን ዘቀደሶ መንፈስ ቅዱስ መንፈስ ቅዱስ